hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ሰላም እንደምን
አሉ ምን አሉ?
ብርቱካን እባላለሁ። ወይም ብርቱካን ንጋቱ እባላለሁ።
እሺ እሺ
ቴክኖ ያስተምራል ብዬ ስላመንኩበት እና ደግሞ ድንቅ ታሪክ ነው የሚል እምነት ስላለኝ
እህ በዚህ ላይ እድሉን ካገኘው ለማካፈል ነበር።
እህ እሺ በጣም አሪፍ ሞት መልበል
ብርቱካን ንጋቱ እባላለሁ። አቤት
መስመር ላይ ጠብቁኝ።
እሺ አመሰግናለሁ።
ከየት ነው የደወሉልን?
ከአዳማ ናዝሬት
ብርቱካን ንጋቱ ነው ያልሽኝ? ሌላ
አቤት አዎ አዎማ
ዜሮ ብርቱካን ዘጠኝ ንጋቱ ስልክሽን ንገሪኝ፣ ስልክሽን ንገሪኝ።
ዜሮ ዘጠኝ ዜሮ አራት
እህ ዜሮ ዘጠኝ እህ
ሰማንያ ስድስት ዜሮ ስምንት
ጥሩ እሺ፣ ስሞት ማን ልበል? እሺ አዲስ እሺ መዝግቤሻለሁ፣ እንደውላለን።
እሺ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ውሎ።
እሺ
እሺ እሺ